እኔ ሆፕ ኢንተርቴንመንት ተቧቋም ምርዳው
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
የሬዲዮ ፕሮግራማችሁ ትንሽ ሸገር ላይ እንትን ነው
ይቆራረጣል፣ ይቅርታ።
የሸገር ሬዲዮ በደንብ አይሰማም። እንዴት ነው ደግሞ መድ ምችለው ሙዚቃውን ቢያ
ይቅርታ ደንበኛችን ድምፆት በጣም እየተቆራረጠ ነው። ኔትወርክ ያሉበት ቦታ ሆኖ ማናገር ይችላሉ?
ዘጠና ስልሳ ሁለት አይደል? አገልግሎት መጠቀም hello?
ፈልጌ ሙዚቃችሁ አይሰማም።
ደንበኛችን ድምፆት እየቆራረጠ ነው። ኔትወርክ ያለበት ሆኖ ያናግሩ ነው።